મારી બાબા
મમ્મી બાબા હા મારી બાબા Spanish. ጤና ሰላም ነሽ? እንዴት አደርሽ?
እግዚአብሔር ይመስገን። አባ ምን መጣሁት?
ሙሴን ፈልጌ ነበረ።
ምን አለኝ?
ሙሴን ፈልጌ ነበረ። ሁለት ሺህ ሶስት ብር ስንት ነው?
ፋይፍ ኤል ነው ያለኝ ሁለት ሺህ ሶስት አንድ ነጥብ ሶስት
እ ሁለት ሺህ ሶስት ሞዴል
አንድ ነጥብ ሶስት አለን
በባንክ ነው ያለ ባንክ
በባንክ
ባንክ ስንት ነው?
ባንክ አራት መቶ ይወጣሉታል።
የእጃች በ cash ስንት?
ዘጠኝ
የቱ ጋር ነው?
ፓስተር አደባባይ ፊት ለፊት ፓስተር ፓስተር አደባባይ ፊት ለፊት መስቀል አደባባይ አ መስቀል አደባባይ። እሺ አሁን ይሄ ቄራ ነኝ ያለው ሄሎ
እየሰማሁት ነው አባት።
ቄራ ነኝ ያለው ትመጣለህ አሁን ይችላሉ ሌሎችን five L ስላሉ ነው ያሉ። እሺ